ሄሎ ጤና ይስጥልኝ ሄሎ አቤት
ደውዬ ነበር አሁን ካራን አልሰራሽም እኮ ማፕ ላይ ጥቼ ነው ካራ ቆሬ ኮንዶሚኒየም ጋር ይደርሳል አ- አይ እዛ አይደርስም ግራ ስንት ኪሎ ሜትር ግራ ይሆናል ከዛ
ወላሂ እኔ እንጃ እስኪ ቼክ አድርጌ ልደውል ምክንያቱም ምን መሰለህ ከ- ይሄ አዎ።
ግራር የሚባለው ቦታ ከአየር አዎ።
ጤና አለፍ እንዳልክ ነው ያለው እና እንትን አዎ።
map ላይ አላመጣልኝ ከግራር እሺ።
ይልቅ እንትን ካራ ቆሬን ነው የሚያመጣው ኮንዶሚኒየም ከዛ ብዙ okay።
ከ- ከ- ከግራር ብዙ ይርቃል አንድ ኪሎ ሜትር ይሆናል
ከግራር አዎ እንደዛ አካባቢ አይ አይደለም ግራር እኮ ነው የሚቀርበው እኮ ከካራ- ከኪሎ ሜትሩን ልቀንስልህ ብዬ እኮ ነው ከግራር okay ከግራር ከአራት ልጅ ይሆናል almost አንድ ኪሎ ሜትር አንድ በቃ እሺ በዛ ላይ ያዘው ከዛ ምን አዎ።
አሁን እደውልልሃለሁ እሺ